Watch my phone.
Ayun.
Two?
አብረሽ ቤቶች እግዚአብሔር ይመስገን።
ዶንጅቴ ለማስመዝገብ ነበር ጽሁፍ ድንቅልት እሺ ይቻላል። የስንት ዓመት ልጅ ነው ማስመዝገብ የፈለጉት?
የአራት አመት ነው። ከዚህ በፊትም እኮ አስመዝግቤ ግን አልተደወለልኝም።
ኦኬ አስመዝግቦ ከሆነ ድጋሚ አያስፈልገውም። መቼ ነው ያስመዘገቡት?
ቆይ አሁን ባለፈው የባለፈው ዕለት ከማቅረቧ በፊት
ኦኬ እ፣ ወረፋ ስለሚሆን ነው ይደውልልዎታል።
እሺ
እሺ እናመሰግናለን። እሺ